ከዛ ንገሪው ማነው ስሙ?
ሄሎ
ሄሎ ጤና ይስጥልኝ። ከቺፕቺፕ ነበር የምንደውልዎት።
እሺ
እ ቺፕቺፕ ላይ አጠቃላይ ያለዎትን ልምድ feedback ለመቀበል ነበር የደወልነው፣ አጠቃላይ ስለ service ኡ።
እ እ
ሄሎ አዎ ይሰማል። አንዴ እሺ እየሰምሽ ቺፕቺፕ ላይ እርስዎ አዲስ customer ኖት እና እ ያው feedback ለመቀበል ነበር የደወልነው። እ ቅር ያሉትን ነገር ካለ ቢስተካከል ብለው የሚነግሩን ነገር ካለ እ እሱን ለመጠየቅ ነበር የደወልነው።
እ፣ ጥሩ ነው እንግዲህ ሌሎችም አባሎች ስላሉ እስቲ አዎ።
ከባለሙያዎቹ በበለጠ እ፣ መስኪና አንዴ አንዴ ነው። እዚህ ጊዜ ቅድም ቺፕስ ቺፕስ የላኩ ሰዎች አስተያየት ይፈልጋል። ምን ጎደለብን?
ሄሎ ሰላም ጤና ይስጥልኝ።
አብሮ ይስጥልን። ሰላም ነው።
ሰላም ከቺፕቺፕ ነበር የምንደውልሎት።
እሺ እሺ።
ያው ቺፕቺፕ ላይ እርሶ አዲስ customer ኖት እና አጠቃላይ አሁንም ሲጠቀሙ ቀሎታል ወይ? እስካሁን በደረሱት product ደስተኛ ኖት ወይስ ቢስተካከል ብለው የሚነግሩን ወይም ይሄን ነገር ብትጨምሩ ብለው የሚነግሩን ነገር ካለ ልክ ለመቀበል ነበር የደወልነው።
እሺ እስካሁን እ, ጥሩ ነው okay።
ያለው ነገር ቆንጆ ነው። አንዳንዴ ግን ሽንኩርት ላይ እ, የተ- የተበላሸ እንደዚህ የበሰበሰ ሽንኩርት ይኖራል። ከዛ በተረፈ እስካሁን ተመችቶናል።
ጥሩ ነው። አኩን ሲጠቀሙ ቀሎታል ወይስ ደስ ያደረጉ?
አዎ አዎ፣ ችግር የለም።
ቀሎታል።
በጣም አሪፍ ነው፣ አያስቸግርም። ግን ንግድ ባንክ ላይ አይሰራም።
ክፍያው ንግድ ባንክ ላይ አይሰራም?
አዎ እኛ በቴሌ ብር ብቻ ነው። አሁን ንግድ ባንክ ላይ ስንሞክረው እሺ አይለንም። ምናልባት እሱን check የምታደርጉት ነገር ካለ እሺ እሺ፣ ነው እንጂ እናስተካክላለን ተመችቶናል።
እሱንም።
እሺ ማ- እሺ እሺ፣ እናመሰግናለን መልካም በጣም ጊዜ።
ስለተጠቀሙ። መልካም ምሽት።
አሜን። ሁላችንም እሺ።
እናመሰግናለን።